ሰላም ጤና ይስጥልኝ። በምሽቱ ነው።
ሰላም ነን፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን።
hello ሌላ አይሰማም።
ይሰማ ሰላም ነው።
እግዚአብሔር ይመስገን።
ባለፈው interview ተደርጌ ነበረ። ምን ላይ ደረሰ? ልትነግሪኝ ትችያለሽ?
ከዚህ በፊት ደውለሽልኝ ነበር አይደል?
አዎ ደውዬልሽ ነበርና ምን ላይ እንደደረሰ እንድትነግሪኝ ብዬሽ ነበር።
እሺ እንግዲህ ለአንድ ሰው ህይወት አዘጋጁ አሳውቄዋለሁኝ። እሱ እንግዲህ ደውሎ የሚነግርሽ ይሆናል።
ስልኬን ይዞታል?
አዎ ሰጥቼዋለሁ።
እሺ እሺ።
እሺ